hello ጤና ይስጥልኝ ቤተሰቤት ቃል ኪዳን ነው የምለብጠው
ቅድም የሆነ ቁጥር ነግራኝ ነበረ ረስቼ ነው። ከቴሌብር ላይ የሆነ እናንተ መለስ ምን አሉኝ?
deposit ለማድረግ ማለት ነው።
እሺ የሆነ ቪዲዮ ታገኛለህ ቴሌግራም ላይ ቁጥራችን ያዝ ምናምን ባይ ነበር።
እሺ ልንገረው ስልክ ቁጥሩ አዎ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት በዚህ ነዋ ቴሌግራም ቻናሉን ማገኘው።
አዎ አዎ አይ እሺ መልካም ምሽት እሺ